ጤና ይስጥልን ዲስ ቤት ረዴት ነው የምንደርገው?
አሁን እስካሁን ቅድም ደውዬ ነበር። ጁዌል ግርማ በአዲስ አብራንች
እ
አሁን ቅድም ደውዬ ነበር። ጁዌል በአዲስ አብራንች እሺ
እና እንትን ነው ሎጊን ብዬ ስገባ አያስገባኝም እና ኢንቴት ኖት ኤኔብልድ ይለኛል።
እሺ
እስቲ የሚ- የሚ- የሚ- የሚለውን ነገር ፎቶ አንሳና ቴሌግራም ላይ ላክልኝ ብላችሁ ነበር። ልኬ ነበረ ሰኩር ብዬ አድርጋችሁ ነው ያለው።
እሺ አንዴ ቆይ ጠብቅ። ማን በሚል ነው የላከው?
ጁዌል ግርማ ሄሎ ጤና እሺ እንትን ይልላ- ይልሃል። እሺ
ይስጥልኝ።
ያየዋል።
እሺ እሺ ይኸውልኝ።